ወይም ሰላም ነው አቶ ኤርሚያስ?
እግዚአብሔር ይመስገን።
እሺ ከፍሊት ሰው ነው ሰ እሺ አባ፣ እሺ ያው ካሳንቺስ አካባቢ የኢትዮጵያ ንግድ ባንክ ካሳንቺስ ማብራት ኃይል አካባቢ ያገኛሉ ማብራት ኃይል ጋር እንደዚሁም ደግሞ የሚኖሩበት አካባቢ ደግሞ ሰሚት አካባቢ ነው አደለ ያሉኝ።
አ ሰሚት ደግሞ ሰሚት ሳፋሪ ጋር እና ሰሚት ኮንዶሚኒየም ጋር ያሉ የኢትዮጵያ ንግድ ባንኮች ሙሉ መረጃ ይሰጧችኋል።
እሺ እሺ።
እሺ ይቻላል። መች ብቅ ይላሉ? ምናልባት እዛም ከ- እንትን ነገ በቃ ሄደው ሙሉ መረጃ ማግኘት ይችላሉ።
guarantee ው ምንድን ነው?
okay ማረጋገጫ ሰርተፊኬት እንልክሎታለን። ሰርተፊኬት ይላክሎታል ማለት ነው። በሱ እንደዚሁም ስብሰባ በሚኖር ሰዓት ሊሆን ይችላል። አዳዲስ ነገሮች በሚኖር ሰዓት እንደውላለን። ሚዲያ ላይ ይገለጻል። እሱም አዳዲስ መረጃዎች ከፈለጉ head office ገ- ገርጂ ኮረ ሆስፒታል ወረድ ብሎ ወደ ቦሌውን የምትወስደው መንገድ ጋር ነጭ ህንጻ አለ። ፊት ሰው ነው የሚሰሚል እሱ ጋር ሙሉ መረጃ መውሰድ ይችላሉ። የበለጠ መረጃ ማለት ነው። እሺ እዛ እናመሰግናለን።
እዛም እንትን ማለት እችላለሁ እንዴ? ወይ ይቻ- ልደታም አሁን ይቻላል ቦሌ።
ካዛንቺስ እንትን ይሄ ምንድን ነው እሺ ገርጂ
head office እ ይቻላል ይቻላል። እ፣ እዛ እዛም ሰፈሬ ነው ማለት እዛ ብዙ ጊዜ ያሳልፋል።
መልካም እሺ፣ ካለ እዛም እንትን ማለት እችላለሁ።
ይቻላል። ኮረ ሆስፒታል ያውቁታል።
አ አይ ቦታውን ራሱ building ኡንም ሆ- ህንጻውን አውቃታለሁ።
በቃ እሱ ጋም መጥተው እ፣ ሙሉ መረጃ መውሰድ ይችላሉ። ቦሌም አለ፣ ልደታም አለ ቢሮ ከሆነ እሺ እሺ የት መ- አመሰግናለሁ።
እሺ በጣም እናመሰግናለን።
እሺ አባ፣ እሺ